hello
ሰላም ዮሐንስ፣ አለን ሰላም አለን።
ምን ሆኖብህ ነው?
አ keno የብዙ ቤቶች ማለት ነው።
እሺ፣ keno መኪናው አዎ፣
በየቀኑ ነው የሚቆመው። AnyDesk ስልክላቸው ይስተካከላል፣ ግን ዞሮ ይቆማል።
okay። ትናንትናም ልከልህ ነበር ጠዋት አካባቢ ይመስለኛል።
አ ቡ- የብዙ ቤት ነው ምልክላችሁ እኮ እንዳለ። አሁን ራሱ maintenance የሚሰራው ብዙ ቤት ነው ያለው። በየቀኑ ነው የሚቆመው። ምንድን ነው ችግሩ ብዬ ነው። ፋይል ችግር ካለ ምናልባት አይ የለም፣ ስለ አሁን የ system ችግር ቢሆን አንተ ጋር ሲሆን ሌሎም agent ኦችም ጋር እንደ አንተ መሳይ ጥያቄ የ system ችግር ቢሆን ኖሮ እ ይሰማል።
አ አንተ ጋር ብቻ ሲሆን ሌሎች agent ኦችም ተመሳሳይ ጥያቄ ያቀርቡልን ነበረ።
okay አሁን እንዲህ አይነት ነገር እየገጠመ ያለው አንተ ጋር ብቻ ነው።
አ ምናልባት ዞሮ ዞ- ምንድን ነው የሚለው በ- ትናንትና አሁን እኔ ነበር check ሳደርግ የነበረው ምን መሰለህ፣ ትናንትና ትናንትና አሁን እ?
ለምሳሌ ፋይል የለም ነበር ሙሉ ለሙሉ ሙሉ ለሙሉ ፋይል የለውም ነበር። እዛ document ኦቹ አለ አይደለ?
አ እዛ ላይ የጎደሉ ፋይሎች ነበሩ። ለዛ ነው ያልከፈለው።
ስለዚህ አሁን ችግሩ ያለ የሚመስለኝ የ እኛ ጋር ምንጭነው ፋይል ነው ማለት ነው።
አዎ ፋይሉ ላይ የጎደለ ነው የሚመጣው። በ flash ነው የምትቀበሉት አይደለ?
እ በ flash ነው።
በቃ እሱ ላይ ወንድም የሚጎል ፋይሎች አ አሉ። አንድ እና እኔ አራት እኮ ብዬ ነው ሁሌ ፋይሎች እንደዚህ አሉ።
ከሚሆን አዎ።
የሆነ fix የሚሆንበት መንገድ ሌላ መንገድ ካለ እ፣ ያው ዞሮ ዞሮ- link አለ እ፣ ሊንኩን ኮኔክሽን ላክልህና- አድርጉ፣ ሊንኩን ላ- ላክላችሁና በቴሌግራም።
ዳውንሎድ አድርጉት። በቃ አ እሱን እኔ ዳውንሎድ አማን አድርጉት።
የለኝም አወራ አማን የለኝም እና በቃ ማለት እሺ፣ ልክልህና ዳውንሎድ አድርጉትና እሱን ኤኒ ተቀበሉት።
ዴት ክልላክልህ እኔ አሁን ኢንተርኔት ጋር ስለሌለኝ እኔ ጋር ችግር የሆነ የለም ቤት ላክልህ።
የሚስተካከላለ አሁን ቴክስት ላድርግልህ በቃ ላክልህ።